ጤና ይስጥልኝ። በስቤት ሀረግ ነኝ። እባክዎ ምን ልርዳዎ?
አዎ
ሄሎ መቶ መቶ ብር ነው። መቶ ብር ባላንስ ሲሪ
እም ሄሎ መቶ ብር አዎ።
ምን ሆነ?
መቶ ባኑ ብስቢት
ወደ ቤት ቤት ልከ ነበር እ- መቶ ብር ሀ ባላንስ ሲሪ ሲሪ ነው። አይ-
OK። ከምንድን ነው የላከው? ከቴሌ ብር ነው ወይስ ከንግድ ባንክ ነው? በምንድን ነው የላከው?
እ ስልክ ነው ከወይ እም
ከን ነው ከወይ ሶማሊ ሄሎ ነው ሶማሊ ነው ኖ ኖ እንግሊሽ እንግሊሽ እሺ። Is that deposit or, or withdrawal? Is that deposit or withdrawal? Hello?
ሀ Withdrawal or deposit?
መቶ መቶ ብር ነው መቶ ብር
account ቱ ይሄ ነው?
account ነው ሀ መቶ ብር ነው እ እሺ እሺ፣ እስቲ ቆይ ልልክ። እንትን አይሉም ነው እየጠየቀኝ ይገኛል። አዎ ትናንትና ነው deposit
እ አለ። ትናንትና deposit ነው መቶ ብር አዎ አዎ ሌላ account ሌላ ስለገባ ነው
እሺ፣ ልልክ። እሺ፣
እ ቆይ ልልክ።
እሺ
ገብቷል እኮ ወደ እ ቴሌ ብር ገብቷል። ወደ ቴሌ ብር ገብቷል። ቁጥሩ ል- እ- ቁጥሩ ቁጥሩ ቴሌ ብር ቁጥር
ያን